የሚያስፈልኝ ጉዳይ
ዛሬ ትሰራላችሁ እንዴ? እንትን ለማለት ዛሬ እንሰራለን፣ ነገር ግን በቀጠሮ ነው ባለሙያዎች የምናስተናግደው።
okay። እና መቼ ልምጣ?
እ ሌላ ቁጥር ልስጦትና በዛ ቁጥር ደውለው ይመዝገቡ።
okay። እሺ። እዚህኛው ለመያዝ ይመቾታል ልንገሮት?
እ ለመያዝ ይመቾታል ልንገሮት?
እ ቆይ ስልክ ላውጣና።
እሺ
okay። እሺ ንገረኝ።
ዜሮ ዘጠኝ ሰባ
እሺ።
ዜሮ አንድ
እሺ።
አርባ አራት ሰላሳ አራት
okay። ከዚህ ልደውል?
አዎ በዚህ ደውሉና ይመዝገቡ።
እሺ። እሺ።